ናያድስ ዘብግስተ ዮሴፍ ናጥሪ ላይ በዚት መምቻ ሲመጣ ዝማሜ ቅንሽ አምስት አዎ በምን አቆሙ አይመሩ ህያብ ስድስት ሀገር በሳድየን የሐውር ተባይ ስድስት አብያተ ማርያም ንጽሕና ቁም ተነሽ አምስት ገመ አቆሙ አይመሩ ሰያፍ ስድስት ሀገረ ሳልየን የሐዊር ተባይ ስድስት እዝየተ ማርያም ንጽሕና መረግድ ተነሽ አምስት በመጽሐፎሙ አይመሩ ሰያፍ ስድስት ሀገረ ሳድየን የሐውር ከላይ ስድስት ቤተ ማርያም ንጽሕና ስፋት ከነሽ አምስት በመጽሐፎሙ አይመሩ ኢያስ ስድስት ሀገረ ሳልየ የሐውር ተታይ ስድስት ቤተ ማርያም ንጽሕና ነፍሰ አሃዊነ ወለቤተ ጳውሎስ ፍቅር እስከ ይፌጽሞ በጽድቅ ወለዝናመ ፍቅር ዮናታን ሶስቱ ላይ በቤት መምቻ ሲመጣ እንደ ለእስጢፋኖስ ሰማዕት ነው። ለእወ መዓት ኢዮብ በቤት መምቻ ሲመጣ እንደ በትዕግሥተ ዮሴፍ ነው። ሰባተኛ ቤት መደብ ላይ ሰላሳ ሲመጣ ተነሽ ሁለት ወደ ሀቅለ ሰይፈ ሶስት አደገ አቡነ ዋህደ አራት ኢፈቀደ ቶማስየር ተባይ ሁለት ዳሽ ሁለት ወደ ስለሰይፈ ሶስት አደገ አቡሁ ዋህደ አራት ኢፈ አቀደ አቶ ማዝየር ተዳይ ሁለት ይክል ተኩሎ ጣዊድ ሶስት ሀገር ዘዮናት ዮናት አራት ዘሃ ሀገር ከታ ከቶማስ ኢያስ ሶስት ዮሴፍ ተዘ ተነሳ አራት ዲዲሞስ እቶ ማስወድቀ አምስት ዘይ እገብር ሁለት ኮነት ሻሻቴ ተነሽ ሁለት ወደ አቅለሰይበ ሶስት አደገ አቡሁ ዋህደ አራት ይፈቀደ ቶማስየር ተታይ ሁለት የትል ኩሎ ጳውሎ ሶስት ሀገር ዘዮናት ዮናስ አራት በሀገር ከአውቀቶማስ ኢያስ ሶስት ዮሴፍ ዘንተነሳ አራት ዲዲሞስ ቶማስ ወድቀ አምስት ዘይገብር ዘይገብር ግብረ ወዳቂ አንድ ኦ ሕፃን ባህራን ሁለት ኬፋ ወፋ ውል ህዝብ ሶስት ሀገሩ ይእቲ ኮነት ሰላሳ ከሚበልሁም ከዋዜማም ከመወድስም ከስላሴም ከእዝል ዕጣነ ሞገድም መደቡም በግዕዝ ጉባኤ ጣና ተቀባዩም በግዕዝ ጉባኤ ጣና ነው እንጂ በእዝል ጉባኤ ጣና አይሆንም። ከዋሸራም ከጎንጅም ዜማ ልክ አይገኝለትም። አጭር መወድስ በቤት መምቻ ሲነሳ ተነሽ አምስት ያፈቅረኒ ጣዊሮ እንደበቱ ጊዜ በፊት ነው ለአዳም ወሔዋን ላይ በቤት መንቻ መደብ ሲመጣ ተነሽ አምስት